እሱን ታውቂዋለሽ እንዴ? ትምህርት ቤት እሱን ታውቂዋለሽ? ትምህርት ቤት ውስጥ እሱን አቤልን You guys learn in the same school. Oh, okay. sorry. It's my bad. ጃኬት እዛ ጋር ፈልጊት።
ሄሎ ሄሎ፣ ሰላም ጤና ይስጥልኝ። ወይዘሮ ምህረት
አቤት
ሰላም። ከስኬት ነበር የምደውለው እ
ከስኬት ነበር የምደውለው የ summer camp program ለልጆች የሚል አይተው ፌስቡክ ላይ ተመዝግበው እም፣ የ programming የ coding ኮርሶች የ robotics class
አዎ እና እንትን ብዬ ነበር ግን ወደ ክፍለ ሀገር ሄዶብኝ ነው ልጁን እ፣ አባቴ ወስዶብኝ ለዛ ነው ዝም ያልኩት እንደ እንትኑን እንትን ልልሻለሁ በዚህ ልደውላችሁ አዎ ደውል ወይም ደግሞ እንደውልሻለን መልሰን መቼ ይመለሳል አሁን የሚጀመረው እም።
July twenty nine ነው የሁለተኛው ዙር የመጀመሪያው ዙር almost ግማሹን ደርሰናል class ጀምረን የሁለተኛው ዙር ደግሞ ሰኔ እ፣ ሀምሌ ሀያ ሁለት ይጀመራል ሀምሌ ሀያ ሁለት በቃ።
ይጀመራል ለአራት ሳምንት ነው
በቃ እንትን ብዬ አናግረውና እንትኑን ፍላጎቱን እንትን ልበለውና እሺ አያቱ ጋር ስላለ ለዛ ነው ደውልሻለሁ በቃ ነው እሺ እሺ እሺ፣ እሺ ወይዘሮ ምህረት መልካም ቀን ችግር እሺ